ሞላልነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ በበን እጽናናለሁ ቀን የለኝ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ሸክም ለከበደ ማረፊያ ነህ፣ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ቀን የለኝ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመርዬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ቀን የለኝ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ማቀርቀሬን ሰበር ካልኩኝ ገና በርትቼ ተራመድኩ እንደገና ቃል ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቃል ኃይሌ የሚያጸናኝ ማለት ላይ የተከልከኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ቀን የለኝ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ እንባ የታበሰ ስታዝናናኝ ድል የሆነው ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንክኝ ለባሪያህ ምድር ሰጠኸኝ በጠላቴ ፊት ሞገስ ሆንክኝ ለባሪያህ ድል ሰጠኸኝ ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ቀን የለኝ በምን ልበረታ ካላገዝከኝ አንተ ስላለነው መድኃኒቴ ቆሜ መታየቴ አንተ ስላለነው መድኃኒቴ ቆሜ መታየቴ ስላልነው መድኃኒቴ ቆሜ መታየቴ